ሄሎ ሰላም
ሰላም ጤና ይስጥልኝ። ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጣል። ሰላም ነው።
እግዚአብሔር ይመስገን። ዶንኪ ሲሉ ጌሻ አራት ነበር የሚጠባበቁት ለመመዝገብ ነው
ከዚሁ ነው ከአዲስ አበባ
ማን ልበል?
ዛራ አ፣ ነገ መመዝገብ ይቻላል።
ዛራ ማን ሀምድ ይሁን
ሀምዲሁን ስልክ ቁጥር ይሄ ናት።
አዎ አስራ ሶስት ሀያ ሶስት ሰላሳ አንድ አስራ ሶስት ነው።
አዎ
እሺ እ፣ ከየት አካባቢ ነው የምደውልለት?
ከሳር ቤት
ማታ ይኸውልሽ YouTube ላይ ነው። አይ ከዚህ በፊት እኮ ደውዬ ኦንላይን ላይ ነው አናግራቸዋለሁ ወይስ? okay እሺ
እና እኔ የፈለኩት ምንድነው ነገ መጨረሻ ቀን እንደሆነ ነው የሰማሁት። እና ነገ መመዝገብ ይቻላል? አ?
አዎ ነገ በአካል መጥቶ መመዝገብ ይችላሉ። እ፣ ግን ትምህርት ይጀመራል ስድስት ሰዓት ላይ
ስንት ሰዓት?
ስድስት ሰዓት
ሰዓቱ ግን አስራ አንድ ሰዓት ተኩል ነበር ያለችኝ።
አዎ ለነገ መክፈቻ ፕሮግራም ስላለ አስራ አንድ ሰዓት አይ ሚን ስድስት ሰዓት ክፍያ አልፈጸሙም ማለት ገና
አዎ ገና ነኝ እና ነገን አለመምጣት እችላለሁ። ምክንያቱም አልችልም ነገ ከዛ ከነገ ካለፈ በኋላ ግን እስከ ነገ መክፈል አለቦት ካልሆነ ግን discount ኡ ስለሚነሳ አስራ አምስት ሺህ ብር ነው የሚሆነው ማለት ነው ገብቶኛል። ግን ነገ መክፈል እችላለሁ።
እ?
ነገ ከፍዬ እ፣ አዎ የነገን ይችላሉ መምጣት አለ አል- እችላለሁ አለመምጣት እችላለሁ።
ይችላሉ ይችላሉ አዎ እሺ አድራሻቸው የት ግን ነው?
class መ- መማሪያ ቦታው መጡት መማሪያው ቦታ አያት ተስፎ ሲኒማ ነው ግን ነገ አያት ምን ቦታ የመክፈቻ ፕሮ
ምን ሲኒማ
አያት ም- አያት ምኑ ጋር?
አያት ተስፎ ሲኒማ
እሺ እሺ እሺ አመሰግናለሁ።